ያስጥልን ቤቴ ነው የምንሄደው። ሄሎ
ሀሎ እስከ ትላንት ብር እየጠበቁ ነበርኩኝ አልገባኝም። እስካሁን ሄጁ ምናምን ብር ነበር ይቅርታ ዊዝድሮ አድርገህ ነው?
ከቤት ከቤት ቤት ወደ አካውንት ያልኩ ነበርኩኝና መቼ
በዛ መቼ ነበር የላከው? መች ነበር የላከው?
ትላንት ወድ
ስንት ብር ነው? ስንት ብር ነበር?
ዘጠኝ መቶ ብር እሺ check ላድርገው። በዚህ ስልክ ነው?
በዚህ ስልክ ነው። አዎ እሺ አንዴ ጠብቀኝ። ትላንትና ዘጠኝ መቶ ብር ነው ያልከኝ?
አዎ ማታ
እሺ hello ትላንትና የለም በዚህ ስልክ እሺ ቀኑን በደንብ አይተህ check አድርገህ እንዳውልልኝ ማታ ነው። ትላንት ወድ ትላንት ማታ እኮ የለም በዚህ ስልክ በትላንትናና በዛሬ አየሁልክ የለም ዘጠኝ መቶ ብር ቀኑን ቼክ አድርገህ መልሰህ ደውልልኝ